አድርሰኝ ማሸኳይ ነው ጥሪ ወዲያ ወዲህ አያስብልም መጎናጸፊያው መለስ ቀንስ አያሰኝ ማሸኳይ ነው ጥሪው ወዲያ ወዲህ አያስብልም መጎናጸፊያው እርፉን በእጅ አስይዞኛል፣ ጥማዴን አስጥሎኛል፣ ኃይሉን አፍስሶብኛል፣ ቃሉን አስታጥቆኛል። እርፉን በእጅ አስይዞኛል፣ ጥማዴን አስጥሎኛል፣ ኃይሉን አፍስሶብኛል፣ ቃሉን አስታጥቆኛል። ከዚያ ከታሰርኩበት ሊያስፈታኝ ትእዛዝ ልኳል። በላይ ሊነግስብኝ ሊቀመጥብኝ ወዷል። ልዑሉ ሊከብርብኝ እኔን ከመረጠማ ምክንያት ሰበብ አይኖረኝ ሞገስ ካገኘሁማ ልዑሉ ሊከብርብኝ እኔን ከመረጠማ ምክንያት ሰበብ አይኖረኝ ሞገስ ካገኘሁማ ዝምው የእግዚአብሔር ነው ድሉ ቀንዬ ነው መለከትን ይዤ ድምፄን አሰማለሁ ዝናው የእግዚአብሔር ነው ድሉ ቀን የኔ ነው መለከቴን ይዤ ዛሬ ዘምራለሁ ሰልፉ የእግዚአብሔር ነው ድሉ ግን የኔ ነው መለከቴን ይዤ ወደ ሰልፍ እገባለሁ ሰልፉ የእግዚአብሔር ነው ድሉ ግን የኔ ነው መለከቴን ይዤ ወደ ሰልፍ እገባለሁ እንዲዋ ያስቀመጠኝ የኤልዛቤል ስራዋ ሰላም ረብታ ይሰጠኝ ክፋት ጉልምትናዋ በላዬ ከፈሰሰው ከቅባቱ የተነሳ ለክብሩ ቀንቻለሁ ሰይፌን ዛሬ ላነሳ በላዬ ከወረደው ከቅባቱ የተነሳ ለክብሩ ቀንቻለሁ ሰይፌን ዛሬ ላነሳ ዝናው የእግዚአብሔር ነው ድሉ ግን የኔ ነው መለከቴን ይዤ ድምፄን አሰማለሁ ዝናው የእግዚአብሔር ነው ድሉ ግን የኔ ነው መለከቴን ይዤ ዛሬ ዘምራለሁ ሰልፉ የእግዚአብሔር ነው ድሉ ግን የኔ ነው መለከቴን ይዤ ወደ ሰልፍ እገባለሁ ሰልፉ የእግዚአብሔር ነው ድሉ ግን የኔ ነው መለከቴን ይዤ ወደ ሰልፍ እገባለሁ ሰልፉ የእግዚአብሔር ነው ድሉ ግን የኔ ነው መለከቴን ይዤ ወደ ሰልፍ እገባለሁ ሰልፉ የእግዚአብሔር ነው ድሉ ግን የኔ ነው መለከቴን ይዤ ወደ ሰልፍ እገባለሁ